चिपचिप
ሄሎ ወይ ምን ችብችብ
የአሜር ስልክ የሰጠሽኝም እሱም ጋር የለም አለኝ።
እሺ ስለዚህ ለነገ እናስተላልፍሎት
ይተላለፍ፣ እኔ ችግር የለውም ግን እንዳይጠፋብኝ ነው እንጂ የአምስት ሰው።
አይ እንደዛ እንኳን አይጠፋም
እሺ እሺ፣ በቃ እሺ ይቅርታ በጣም እሺ፣ ነገ ጠዋት ልደውል?
አዎ ጠዋት ልደውል።
አዎ ይደውል እነሱ ለምንድን ነው የማይደውሉት ግን? እነሱ ግን ስልክ ለምንድን ነው የማይደውሉት? ምስራቸው አልደወሉም። ይሄ ትናንትም ዛሬም አልደወሉም። እንግዲህ
ሪታ ወደ ናት ማንም የደወለ የለም። ትናንትም ዛሬ ሀያት ነኝ ሀያት ነኝ ስም አልበል በዚህ ስልክ ቁጥር ነው አይደል
አይደለም ዘጠኝ አስራ ሶስት ቅድም የሰጠው ዘጠኝ አስራ ሶስት ሰባ አንድ አርባ ዘጠኝ ሰላሳ አንድ ሰባ አንድ
49 31
አዎ
እሺ ሀያት ነኝ።
ስለዚህ በሀያ ሶስት order ያደረጉት ነው አይደለ
አዎ ሀያ ሶስት ሀያ ሶስት ነው አራት ከትላንት ወዲያ እርሶ admin የሆኑበት ጋርሊክ ነጭ ሽንኩርት
አዎ እሺ እሺ ነገ እንልካለን ይቅርታ በጣም
እሺ እሺ ነው እሺ እሺ መልካም ያው እሺ ሰላም ደሩ እሺ
በጣም ይቅርታ ነገር እንልካለን